ሴርሞኒ ካፒታል ያለሽ?
አዎ ሰላም ሰላም ጤና ይስጥልኝ።
ደህና እንትን ለማድረግ ነበር ቡክ ለማድረግ ነበረ ሞሮኮን ለመቼ ነው የፈለጉት? ይቅርታ ለዛሬ ዛሬ ወደ ከሰዓት ነው ያለው ቦታ ወደ አስር ሰዓት ላይ ስንት ሰዓት ላይ ላይ ኦ አራት ፎር ኦ አስር ሰዓት ኦ ፎር ፎር ፒኤም ለ ለሁለት ሰው ሁለት ግን የተለያየ ሩም ማለት ነው።
ስር ላይ አስር ሰዓት ላይ እ አዎ
የተለያየ room ሁለት ሰዓት ሺ አንድ ቀን እሺ ይቻላል። እሺ ማን ብዬ ልያዝ?
እ ሊያ
እሺ ያ ስልክ ልውሰድ? ይቅርታ እ ያ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ አራት ስልሳ አራት ስልሳ ስምንት ስልሳ ስምንት ስልሳ ሶስት ስልሳ ሁለት ስልሳ ሶስት ስልሳ ሁለት አዎ እሺ እሺ thank you በለው እሺ እሺ
okay